Hello Hello የኔ ቆንጆ cash register አስገብቼ ነበረ። ለዛሬ ተቀጥሬ ነበር። ደርሶ ይሆን?
ለዛሬ ነበር የተቀጠርሽው?
አዎ፣ አመታዊ እድሳት አስገብቼ ነበር አርብ ዕለት። ለዛሬ ተቀጥሬ ነበር።
እሺ፣ የማሽን ቁጥር ትነግሪኛለሽ?
የማሽኑን ቁጥር አላውቀውም።
ከፎርሙ ላይ አይተሽ ንገሪኛ።
ፎርሙን እጄ ላይ አልያዝኩትም። የኔ ቆንጆ አገር ትኮን ብልሽ በስም አይቻልም። በድርጅቱ ስም እ በድርጅቱ ስም
ወይ TIN number ትነግሪኛለሽ? TIN number ኣችሁ የድርጅት
TIN number ኡን እሺ፣ ቆይ እንደሽ ዜሮ ዜሮ
እሺ፣ ዜሮ ዜሮ ሰማንያ አንድ ሰማንያ አንድ ሰላሳ
ሰላሳ
ዜሮ አራት ዜሮ አራት አስራ አስራ ሁለት ሁለት እሺ፣ check አድርጌ ላሳወቅሽ።
ምን ላድርግ እንደ እኮ ታዛቂው አይደል?
አይ ወደ ይደወልልሻል ወይ ትደውይልኛለሽ?
እሺ ይሄንን መስመሩ በጣም busy ነው የኔ ፍቅር።
እሺ ይደወልልሻልማ።
እሺ የኔ ወርቅ እሺ እሺ